Pensa un po' come l'ordò?
ነው ከኤርትዌ ወደዚህ ወደ ቱዌክስ ስፖርት እንትን ለመጫወት እንትን አስተላልፌ ነበር። ቅዳሜ ቀን ነው እሺ
ሶስት መቶ ሰማንያ ብር ዲፖዚት ላይ አልሆነ አልተ- አልተመዘገበም። እስካሁን ጠበቅኩት።
እሺ አንድ ጊዜ እንደዚህ ብዬ ነገሬች ነበረ ተመልሶልናል። እሱ ይሄኛው ብቻ ነው ያልተመለሰልኝ።
በዚህ ቁጥር ነው ያስመዘገቡት ደንበኛችን።
እ አዎ አዎ
ሙሉ ስሞቱ ማን በል?
እዩ ታደሰ አለም
ሁለት መቶ ብር እና አምስት መቶ ብር አይ ሶስት መቶ ሰማንያ ነው አንድ ላይ መቶ ሰማንያ እና ሁለት መቶ
እዚህ ጋር የተመዘገበው ሁለት መቶ ብር እና አምስት መቶ ብር የሚል ነው፣ ግን screenshot እስካሁን አላኩልንም።
እ screenshot
ማለት የ text message ኡ ማለት ነው ከቴሌ ብር የደረሱት።
እሺ ላክልሽ አዎ ይላኩልን ከሙሉ ስሞ ጋር አንድ ላይ አድርገው።
እሺ ቁጥር- ቁጥሩን ልስጦት ወይስ አሉት?
ኧረ ዝግ ነው ሀምሳ አምስት የመጨረሻው ዝግ ነው
እየሰራሉት አይደለም?
አዎ
እሺ ቴሌግራም የሚጠቀሙበትን ስልክ ቁጥር ይስጡን እና
ይሄ ይሄ ነው በዚህ ቁጥር አዎ እሺ text እናደርግሎታለን። screenshot አንስቶ ይልኩልናል።
እሺ እሺ ደንበኛችን
አዎ